ጤና ይስጥልኝ። አብሮ ይስጥልኝ።
ቢሮ ሀገር ውስጥ መጣ መጥቼ ነበር። ቢሮ አጥጋ ዛሬ ዝግ ነው መሰለኝ።
እህ
ቢሮ መጥቼ ነበረ ዝግ ነው መሰለኝ ዛሬ።
እ፣ ቢሮ ቁጥሩን አውቀውታል? ቢሮ ቁጥር አራት መቶ ሰባት ነው።
አራት መቶ ሰባት አዎ።
I think ዛሬ እንትን ስላለን stand up comedy ስላለን CMC መጣው ይሆናል። እኔ እንኳን ሌላኛው office ነኝ እ፣ ለዛ ይሆናል።
እኮ CMC የት አካባቢ ነበር?
አንኳኩተው check አድርገዋል።
አዎ
OK እ፣ CMC ፕሮግራም አለ፣ stand up comedy አለ። CMC ሚካኤል Economics Association ህንጻ
እ፣ ኢኮኖሚክስ ሳል Economic Association ህንጻ CMC ሚካኤል ጋር ድልድዩ ስር
ድልድይ ስር ኢኮኖሚ እ፣ አሶሲዬሽን ኢኮኖሚክ ህንፃ።
Association ህንጻ። አዎ አዎ